hello ሰላም ጤና ይስጥልኝ በሽት ቤት
አንተን ልከናል፣ ቲኬት ልኬ ብሩን ልከናል ይላል፣ ግን አንተን ላይ አይታይም።
ምን አልከኝ?
በመጀመሪያው balance ላይ ነው ያለው።
አልገባኝም። ምን ትኬት ነው?
አዎ ቲኬት ማታ ለማሳረም ልኬ እሺ ከዛን ስደውል ታርመዋል ልከናል ይላሉ። balance ላይ ግን የለም አያሳይም። የመጀመሪያው ላይ ነው አብቾ cashier ቴሌግራም ቻናል
እሺ ቆይ አንዴ cashier code ኡን እስቲ ንገረኝ። ቅድም ያልኝ ነበር አቢቹ የሚለው ነው።
አዎ፣ አዎ እሺ እ፣ ቤኪ አቢቹን አውሪ።
እ?
okay እ፣ ገብቶልህ ቆርጠህበታል፣ ተጫውተህበታል እያለች ነው
እንዴ ማታ የነበረች ባላንስ
እ እ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ